ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን እ?
ከጭፍጭፍ ነበር የምንደውለው። ሂዊ ላይ ያዘው ነበር አይደለ? ቲማቲም
ትናንትና
አዎ፣ ዛሬ መቶሎት ነበር እና ሂዊ ስልክ እያነሳች አይደለም።
አይ እኔ እኮ ነኝ አልተወልኝም። አሁን ጠዋት ግን ተደውሎልኝ ነግሬዋለሁ። ቦታ
አስር ሰላሳ አራት ሀምሳ ሰባት ሰባ ስምንት የእርሶ ስልክ ነው?
አ፣ ኦኬ ሰው- አ፣ እኮ አስር ሀኒ ሰላሳ ነኝ።
አራት እ?
አ፣ አ፣ እኮ ተረከቧ ታዲያ። ድራይቨሩ ደርሷል እኮ እየሞከረሎ እየ- እየሞከረሎት አ- ነበረ ስልክ አያነሱ።
በስ- እ፣ የጠዋት የደወለልኝ ነዋ የምደውልለት።
አዎ አዎ የረከቧ አይተሙ